ሄሎ ሄሎ ሄሎ ሄሎ ሄሎ
አቤት፣ ምን እንርዳዎት?
እንትን ቲኑ ሁለት ሀምሳ አንድ ማለት ነው።
እህ እ ሄሎ
አቤት፣ ፒንግ ሁለት ሀምሳ አንድ ወደ እናንተ የሆነ ፒንዲንግ አይደለም ብሎ ወደ እናንተ አስተላልፈናል ምናምን ነገር ብላይ ነበር ትናንትና።
ውስዶ ነው።
አዎ ዊዝድሮ ብዬው አየር ላይ ፒንዲንግ እንዳለ በምን ባንክ በምን ባንክ?
እስቲ ቴሌብር ላይ እስቲ ዛሬ ምን በሬ ሞከርኩ እሺ፣ የቴሌ ብር ስልክ ቁጥር
እ የቴሌ ብር ስልክ ቁጥር ይንገሩኝ።
እሺ ዘጠና አራት
ዘጠኝ ዘጠና አራት
ዘጠና ዘጠኝ ዘጠና ዘጠኝ
ሰባ አራት ከሀምሳ
ሰባ አራት
ሀምሳ
በዚህ ቁጥር ምንም አይነት ወጪ የለም።
እ በዚህ አይነት በዚህ ቁጥር ምንም አይነት ወጪ ስለሌለ እነሱን ደውላችሁ ጠይቋቸው። እሺ
ምን ምንም አላለም በዚህ ቁጥር አዎ፣ ምንም አይነት ወጪ አልመጣም ወደኛ። እነሱን ደውላችሁ ጠይቋቸው።
እነሱንማ ደውዬ ጠየኩኝ እኮ ወደ እናንተ አስተላልፈናል እኮ ትናንትና አይ በፍጹም ቢኖር እኛ system ኡ ጋር መታየት ነበረበት እንጂ የለም። ለዛ ነው እሺ። እኛ system ኣችን ጋር ያሳይ ምንም አይነት ገንዘቡ በዚህ ቁጥር እንዳልተላከ ነው የሚያሳየው። የእነሱ system approve ማድረግ አለበት። እንደዛም ከሆነ ወይ እኛን ያዋሩን እነሱ ልከናል ብለው የሚሉ ከሆነ ላኩላቸው ማስረጃውን ብላችሁ ለእኛ እንዲያሳውቁ ንገሯቸው።
እኮ ይህ ነገር ዛሬ አይደለም አስራ አንድ ቀን ምናምን ይሆናል እንትን ካለ ለዚህ pending አዎ፣ ቁጥር ግን- ማለት ነው።
እኛ ጋር እንግዲህ ምንም አይነት እንትን እንደሌለ ነው የሚያሳየው።
እኮ ትናንትና እነ በሁለት ሀምሳ አንድ ላይ ደውዬ ወደዚህ ወደ ቻፓ አስተላልፈናል ምናምን ነገር ብላኝ አዎ፣ እኔ ነበር ደግሞ ትናንት።
እያየሁት ነው አሁን የምነግሮት። እኛ ጋር ምንም አይነት ቁጥር በዝ- በዚህ እንትን ወጪ የተደረገ ባዶ ነው የሚያሳየው። history ም የለውም።
ቴሌ ብር ከሆነ ላይ ደግሞ ምንም ነገር የኛ የለም።
system ሊሰራ አይችልም። ምንም የለም። በዚህ ቁጥር withdraw የታዘዘ ከበቻፓ የተከፈለ ገንዘብ ምንም አይነት የለም።
እሺ አቢሲኒ ላይ አቢሲኒያ ላይ እሺ check አድርጊ።
እሺ፣ አንዴ መስመር ላይ ጠብቅ።
hello
እሺ፣ የአቢሲኒ account ቁጥር
አስራ ሁለት ሰማንያ አንድ አስራ ሁለት ሰማንያ አንድ